hello
ወይ
ስልሳ ሁለት አርባ ሰባት
ስልሳ ሁለት አርባ ሰባት ምን ሆነ?
አዎ ይቆያል አለችኝ። ገና አስር ደቂቃ ይቆያል ምናምን አለችኝ። እዚህ ከምግብ ቤት
አዎ ምግብ ቤት እና ደግሞ ካናገርሻት earning pin ታደርጊልኛለሽ ሶስት ነጥብ ሶስት ነው የሚለው አርባ አምስት ነው እሺ pin ኑን አይላለሁ። በዛው ግን ምግብ ቤት አይ- አስር ደቂቃ ይቆያል ነው ያለች። ከየት ነው አዎ ያልከው?
አስር ደቂቃ ቻኖል ቻኖል ሳሙኤል ነህ?
ቻ አረ ፏር ነው ከቻኖ ላይ የሚለኝማ።
ፏር ነህ? ከቻኖ ላይ ነው ያዝከው?
አዎ እሺ ፏዳ ሳውቅልሃለሁ። ፒኑን ደግሞ አይላለሁ።
ሲኒማ እሺ እሺ